ጤና ይስጥልኝ የኢቢኤስ የጥሪ ማዕከል እባክዎ ምን ልርዳዎ።
ሰላም ሰላም
ትኬት ፈልጌ ነበረ ለእሑድ
ወዴት መሄድ ፈልገው ለእሑድ?
ከሳውዲ ከሪያድ ወደ ኮምቦልቻ ደሴ ከሪያድ ወደ ኮምቦልቻ? እሺ እሑድ ነው የሚነሱት ከሪያድ? እሺ መመለሻ አለው ወይስ one way ብቻ?
የለውም one way ከሪያድ ወደ ኮምቦልቻ አዎ እሺ ትንሽ ደቂቃ መስመር ላይ ጠብቁኝ፣ check ላድርግልዎት። አንድ ሰው ነው?
አዎ ለአንድ ሰው እሺ ትንሽ ደቂቃ ይጠብቁኝ። ሄሎ ሄሎ ሄሎ ሄሎ እሺ ይቅርታ፣ ምስ እሑድ የፊታችን እሑድ ከሪያድ የሚመጡ ከሆነ ዋጋው ለአንድ ሰው የሚሆነው ሰማንያ ሺህ አምስት መቶ ሀያ አራት ብር ነው።
okay
ሄሎ
ሄሎ ይሰማል ዋጋው 80524 ከሪያድ ወደ ኮምቦልቻ። ምን አሉኝ?
business class ነው አይ economy class ነው፣ business class አይደለም።
ምናምን
እሺ፣ ሌላ መረዳት አለ?
የለም እሺ፣ ስለደወሉ እናመሰግናለን። መልካም